ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከቤት ቤት ነው የምደውልልዎት። ይቅርታ
okay።
እ ቴሌግራም ላይ እያዋሩኝ ነበር። ቃል ኪዳን ነኝ
አዎ አዎ።
እኮ እንትን account ዎ የአቢሲኒያ ባንክ account ዎን እና ቀኑን ይላኩልኝ።
የላኩበትን አዎ የ account ቁጥሩን እና ቀኑን የመቼ እንደሆነ ቀኑን ማለት ነው።
okay። እኔ የላኩበትን ቀንና የአቢሲኒያ account ኤ ማለት ነው።
አዎ አዎ።
እሺ፣ ቴሌግራም ላይ ስላልመለሱልኝ ነው ይቅርታ።
እሺ እሺ።
እሺ